ሄሎ ጤና ይስጥልኝ ቃል ኪዳን ከቤስቱ ቤት ምን ልርዳው?
ሰላም ናት። አንድ የሚግባባ ሰው የለም እንዴ? ከኮል ሴንተሮች ቴሌግራም ጋር ልካለሁ መልሰው ታይም ትምህርት ነገር ነው የሚናገሩት።
ምንድን ነው ምን አጋጥሞት ነው?
አንዴ ግቢ እያወራች መግባት ከቻልሽ አንዴ ቴሌግራም ጋር ያሉና ያያቸው ዝብሮች እሺ የቴሌግራም ስሙን ይንገሩኝ።
ብሩክ ካርም አሪ ማን አሉኝ?
ብሩክ ካርሪ እንትን ነው የሚለው
ብሩክ ማን ይቅርታ፣
አ ብሩክ ካር- ማን ነው ያሉኝ?
ካ- ሀረ ካሪንግ። ካር መኪና ኪራይ በእንግሊዝ እሺ እሺ አየሁትኝ። እሺ እሺ አይሻ እኮ ለ- ትኬት ለ- አይዲውን ላክልኝ ብዬክ ነበር እኮ የጨዋታውን የት ለ- ስትገቢ ነው የምታገኘው እሱም እኮ ከላይ መጀመሪያ የላክልኝ screenshot አለ አይደለ?
አ እነሱ ሙሎች አረንጓዴ ናቸው
እኮ ያለቁ ናቸው እነሱ ታርሟላ።
እነሱ አይደሉም እኔ ጋር እ።
ያሉት አሁን እኔ lost የሆኑት lost የሚለውን lost ኦችን ስነካቸው እሺ lost የሆኑት ዝርዝር አይመጣልኝም አያሳይክም ነው lost ኦችን አይመጣልኝም እኔ ደግሞ ከዛ ውስጥ ነው እ፣ ከ win ኦችም ጋርም አልመጣም ከ lost ኦች ጋርም አላሳየኝም እ፣ እኔ የበላሁት ትኬት ማለት ነው እሱን ነው ማየት የፈለኩት እኮ Okay ትኬቱን ማግኘት ነው ያልቻልከው ነው አዎ
እሺ እንትን ላይ ገብተህ ታገኘዋለህ my bets ላይ ስፖርት የሚለው ላይ my bets ላይ ትገባና እ ስፖርት የሚለው ላይ
እ ከዛ my bets የሚል አለ አውቀዋለሁ አይመጣም እኮ።
እሱ ጋርም እ፣ የቆረጥኳቸውን ትንሽ እ፣ እ።
የቅርብ ሰዓቶች ብቻ ያመጣና ከዛ ውጭ አይመጡም እኮ እሺ ከላይ እኮ ቀን እናንት ማስገቢያ አለ አይደለ period ኡን
አዎ እሱን ጨምረው የአንድ month ምናምን አድርገህ ሞክረው
እንዴት ዊክ አ- week ሁላ አድርጊው one- ሞክሬያለሁ እኮ one week በ one week የቆረጥከው ይሄን ብቻ ነው ነው ወይስ ከዚህ በላይ ቆረጥከው አለ ነው one week ራሱ አይመጣውም። እኔ ዛ- የዛሬውን ነው የፈለኩት። ዛሬ የሌሊቱም አለ
እኮ እሺ ግን- እንደዛ ከሆነ one day ወይ yesterday ምናምን አድርገህ ሞክረው እሺ እንጂ ይሰራል ሞክ- ብዬ ነው
እሺ፣ አንቺ ጋር ይመጣልሻል። lost ብለሽ ስትሄጂ እኔ ጋር ገብተሽ lost ኦች እሺ የሆኑ ቆይ ይመጣልሻል።
አንዴ እሺ ቆይ መስመር ላይ ጠብቀኝ አንዴ ላገናኝ ቆይ